ಹೌದು ಹೌದು ಆಲಂಬಿಸು
ಏನು
ఎలా ఉంది సమర్
ವಿಷಮ ಅದು ಓ ಟಿ ಪಿ ಎಲ್ಲಿ ನಂಬರ್ ಸೊಲ್ಲವರೆಗೆ ಸೊಲ್ಲ
ከየት ወዴት ነው? ከምን ከምን ቤቲንግ ነው? ቅርታ ድምፆት በጣም ይረብሻል ስልኩ።
ወደ ቤስት ቤት አካውንት
ከምን
ወደ ቤስት ቤት
ከቤት ቤት ነው?
ከቤስት ቤት ማለት ከቴሌብር ቤስት ቤት እንትን ለማድረግ ያለኝ OTP እየጠየቀኝ ነው ኮድ አላከልኝ
ከቴሌ ብር ወደ ቤት ቤት deposit ለማድረግ እስቲ ምናልባት connection ሊሆን ይችላል check ያድርጉት። እኛም ለ tech team ኣችን እናሳውቃለን።
እሺ connection እንዳልሆነ ተስፋ አደርጋለሁ ብዙ ጊዜ ሞክሬያለሁ ቢያንስ አንድ ሰዓት ይሆነኛል
አ፣ ምክንያቱም አሁን ቤስት ቤትም ያንን complain አላቀረበልንም ሌሎች ደንበኞችም እንደዛውና እ፣ እንደዚህ አይነት የ OTP ችግር ሲሆን ሁሉም customer ስለሆነ face የሚያደርገው በአንዴ ብዙ ሰው ይጠይቀናል እና እ፣ እኛም እናሳውቃለን እንዳልኩት ለሚመለከተው አካል እርሶም ግን ይ- ይሞክሩት
እሺ
እሺ